ሰላም ምን ዶሮና ልብስ አምስት ምን አይችላል።
እሺ
አውቶማቲክ ነው ማለት
አውቶማቲኩ ነው የፈለጉት አ
አለን
ስንት ነው ካስ ሰባን ተዛለው ምናምን ይላል።
አዎ
ስንት ነው ካሱ? ስንት ነው ባንክ የምትሄደው? እም- እንትን የምትለው?
እሺ ይጠብቁኝ አንዴ ልጅ
እም።
ኮሮና እ, ሁለት ሶስት ሁለት ሚሊዮን አራት መቶ ሀምሳ ሺህ ብር
አካስ ስንት ነው?
ሁለት ሚሊዮን አራት መቶ ሺህ ብር ነው። ስምንት መቶ ሺህ ባንክ ይመቻችሎታል።
የመጨረሻ ዋጋ ነው?
ድርድር ይኖረናል።
እስኪ እደውልልሻለሁ በል።
በአካል ሲመጡ ድርድር ይኖረናል። አባት እሺ መስቀል ፍላወር ነው ጋር
መስቀል ፍላወር ነው የምንገኘው። ቁጥር ልስቶ ዜሮ ዘጠኝ አርባ አራት
ዘጠኝ አርባ አራት
ዜሮ ዜሮ
እሺ አንድ ዜሮ ዜሮ ዜሮ
ሰማንያ ሰባት አስራ አንድ
እሺ እሺ